አይመስለኝም እንደሱ። ሄሎ ጤና ይስጥልኝ እባኮት ምን ልርዳው? ሄሎ ሄሎ ሄሎ አቤት ጤና ይስጥልኝ እባኮት ምን ልርዳው? አቤት ይሰማኛል እባኮት ምን ልርዳው? ምን አለኝ?
አራት